ጤና ጤና ይስጥልኝ Flintstone Homes hello hello hello hello hello ጤና ይስጥልኝ Flintstone Homes Flintstone Homes ላይ ነው የደወሉት ምን ልርዳዎት hello hello ወደ Flintstone ነው የደወሉት ምን ልርዳዎት hello
መረጃ ማግኘት ፈልጌ ነበር።
እሺ ይችላሉ
እሺ ስለምን?
አመሰግናለሁ።
መክሲ- አክሲዮን ወይስ ቤት ስለምን
እ?
አክሲዮን ነው ወይስ ቤት ነው መረጃ ማግኘት የፈለጉት?
አስኪዮን እሺ አክሲዮን አክሲዮን አለ ከ20 ሺህ እስከ 2 ሚሊዮን ድረስ
እ?
ከ20 ሺህ እስከ 2 minimum 20 ሺህ ነው maximum 2 ሚሊዮን ድረስ መግዛት ይቻላል። ሐምሌ አንድ ላይ ነው ዝርዝሩን እንትን የምናደርገውት። መመዝገብ ይፈልጋሉ? ልመዝግቦት? hello
hello ልመዝግቦት? እሺ አዎ።
ስሞትን ማን ልበል?
አብጊያ
አብጊያ
አዎ አብ- አብጊያ እሺ እ፣ ግ- ማስታወቂያችንን የት ሰምተው ነው?
በኢቢኤስ ላይ
ኢቢኤስ ላይ ኢቲቪ ላይ ነው? hello hello
ኢቲቪ ላይ ነው?
አዎ አዎ እሺ እሺ ኢቲቪ እ፣ እሺ ሐምሌ አንድ ላይ እንደውሎታለን ብቅ ማለት ይችላሉ።
እሺ እናመሰግናለን።
እሺ አመሰግናለሁ።
እሺ